እስከ ደብር ጎምለል ብያለች እንደሆን ገበያ ነው ግብር ጎምለል ተመልካቿ ብዙ ቀኑም የፈጠነ ጎምለል እሷ መቆም አለ እኔ መፍሰሱን ጎምለል እያለች ደንደል እያለች ደንደል ደንደል እያለች ደልደል በዛብኝ ብር ጎምለል እያለች ደልደል እያለች ጎምለል ደልደል እያለች ደልደል በዛብኝ ብር ፈገግ እያለች ቁራን እያለች ከፍቅር መንደር ከተማ ቀረች ፈገግ እያለች ቁራን እያለች ከፍቅር መንደር ከተማ ቀረች ፈገግ ጥርሷ ከመቅስፈት ከርቀት ፊታዬ ፈገግ መውደድ አባ ገርሻ በራፏ ላይ ጣል ፈገግ ፈገግ ያለችለት በስሟ ይምላል ፈገግ ወጣ ገባ ስትል ጭምት ልብስ ይጥላል ፈገግ እያለች ፈገግ እያለች ፈገግ ኮራ እያለች ፈገግ ሄደችን ያለ ፈገግ እያለች ፈገግ እያለች ፈገግ ፈገግ እያለች ፈገግ ሄደችን ያለ ኮለል እያለች ዘመም እያለች የኔው መለኛ ይዛኝ ከረመች ኮለል እያለች ዘመም እያለች የኔው መለኛ ይዛኝ ከረመች ኮለል እንደጠራው ውሃ እንደጠቆራጮ ኮለል ኮለል ብሎ ቃኝ አይኗ ሰው መራጭ ኮለል ከልብ ማመን ጎዷ ስሟ መያማር ኮለል በቆም ማንቀላፋት ማቃዠት ጀመር ኮለል እያለች ዘመም እያለች ኮለል ዘመም እያለች ኮለል አወጣዋም ዘመም እያለች ዘመም እያለች ዘመም ዘመም እያለች ዘመም የማይድንም ዘመም እያለች ዘመም የመንገድም ዘመም እያለች ዘመም የማይድንም ዘመም እያለች ዘመም የመንገድም